ጤና ይስጥልን ቢጂአይ ኢትዮጵያ ህይወት ነኝ። እባክዎ ምን ልርዳዎ?
hello ሰላም ነው?
እግዚአብሔር ይመስገን።
አንድ አስመዝግበው ይሆን እ፣ ጆሞ ቀበሌ ዜሮ ስምንት ማሽን ተበላሽቶብን ነበር።
እሺ ደንበኛችን ቢጂ ID ዎን ይንገሩኝ።
ምን አሉኝ?
ቢጂ ID መለያ ቁጥር።
እስኪ አንዴ ጠብቁኝ ላውጣው።
እሺ እሺ ደንበኛችን መስመር ላይ አሉ?
አለው እየፈለኩት ነው።
እሺ
ጆሞ ጆሞ መልሼ ልደውልሽ።
እሺ እሺ መልሰው ይደውሉ።